ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ጋር ነኝ። እባክዎን ልርዳው?
አብሮ ይስጥልን። ጃክቦት ቆርጬ ነበረ
እሺ
እስካሁን እንትን አልተገለጸም እና እያየው ነበር።
እሺ ማጃክፖት ላይ ብለህ እሱ ላይ ያየከው ውጤቱን እሱም ላይ አልመጣልህም?
ገና ነው ቲክ ውጤቱ አብዴትድ አልተደረገም።
አልሆነ አዎ የለ፣ ቴሌግራም ላይ እ፣ ስልክ ቁጥርህንና ጃክፖት አይዲ ላክልንና እም፣ እዛ በኋላ check እናደርገዋለን። እሺ እ፣ አንድ ላይ ስለሆነ እንትን የሚደረገው እ፣ ጠብቁን፣ ትንሽ አሳውቁን። ሁሉም አንድ ላይ ስለሆነ officially እንትን የሚባለው ጠብቀን። እሺ ግን እሱን ያንተን check ለማድረግ እ፣ እንድንችል እንዳልኩት የ- የቴሌግራም ላይ ላክልን።
እሺ እሺ እሺ አንድ ላይ ስለሆነ ግን እስካሁን ስላልተለቀቀ ነው ትንሽ ቆይቶ እንትን ይላል። እሺ official ይደረጋል። ጠብቀን አንዴ።
እሺ እሺ እሺ ስለደወልክ እናመሰግናለን። እሺ መልካም ቀን።